hello ጤና ይስጥልኝ ሚስቶን ሰላም አለን።
የአቧሬ ዋጋ ትነግሪኛለሽ?
ምን አለኝ?
የአቧሬ ዋጋ
እዛ ላይ ጨርሰናል። ሌላ site ነው ያለኝ።
አይባል ስንት ነበር?
አዎ፣ ግን ሌሎች site አሉን።
የአቧሬ ምን አለ?
ስንት ነበረ ዋጋው? ስንት ነበረ ዋጋው የአቧሬ?
hello ይሰማታል? ትንሽ ድምጽ ስላጨብኝ። አዎ፣
ስንት ነበረ ዋጋው የአቧሬው?
ዋጋ ያው ቢሮ መጥቶ ነው ሙሉ መረጃ የሚያገኝ ስላለቀ ስለሱ site ዋጋ እጃችን ላይ የለም አሁን።
አልቋል፣ ተሽጧል።
አዎ
እሺ፣ አመሰግናለሁ።